ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለደው
ሄሎ
ሁሉ ስፖርት ባኮ የምንለደው እንጂ ትናንት ቴሌ ብር ይዘላት አስገብቼ ማለት ነው።
ቴሌብር ምን የቴሌ ብር ወደ ሄሎ ስፖርት አስገብቼ እሺ
እ፣ አንድ መቶ ብር ጠፋብኝ። እንትናም አቫይተርም ሲጫወት እ፣ ብርም እ፣ አልገባኝም እዚህ ላይ ቴሌግራም ላይ ልከዋል
አዎ ልክ ያለው አዎ በዜሮ ዘጠኝ እ፣ መጨረሻው ዜሮ ስድስቱ ላይ
እሺ እሱ ላይ ልክ ያለው ሌላ ስልክ አለ እንዴ?
አይ እሱ ነው
ላ- ንገረኝ እስኪ ሌላው እሱ የላኩት እ፣ መቶ ብር ያሉት የተሳካ አዎ።
ነው አዎ
የተሳካ ነው ደንበኛችን የላኩት ሌላ ያልተሳካ ካሉት ይላኩ ይሄ ግን በሀያ ዘጠኝ የገባሉት ነው ትናንትና
አዎ ትላንት ነው አዎ እኮ የተሳካ ነው መልስ መልሰንሎታል ቴሌግራም ላይ ግቡና ይዩት
የ- የ- የ- አይ ገብተዋል ማለት ነው አዎ ቴሌግራም ይግቡና ይዩት የመለስንሎትን
እሺ